የለውም hot spot አዎ ነው።
cash out የሚል እንትን ነበረና cash out አላልኩትም። ይኸው ራሳችሁ ነው cash out ያደረጋችሁ።
ራሳችሁ ናችሁ cash out ያደረጋችሁት?
አዎ እኔ አልለቀኩም። ደግሞ ብሩ አልተለቀቀም። እዛ በቴሌግራም attach አድርጌዋለሁ ከነ ብሩ ከነ ጥያቄው የትኛው ነው? የብሩ ጥያቄ አለመመለስ ነው ወይስ የ cash out ኡ ነው?
cash out አልተደረገ አላደረኩትም፣ ግን ራሱ እንትን እንደዛ መጣ።
አይ እኛ ሰ- እኛ ምንም የምንቆጣጠረው ነገር የለም። account ኦት እኮ እርስዎ ነው የሚቆጣጠሩት።
እና ማን አደረገው ታዲያ? አልተደረገም። ደግሞ ብሩ cash out አልገባም።
ሆኖ ከዛ withdraw withdraw history ላይ አለ፣ transaction history ላይ አለ።
withdraw ውስጥ ላይ ዘጠኝ መቶ ምናምን የሚል አለ፣ ግን balance ስጠቂያው ግን የለም።
እስቲ screenshot አድርገው ይላኩልን የ transaction ልኬዋለሁ ልኬዋለሁ በቴሌግራም መቼ
ልኬዋለሁ በቴሌግራም መቼ ነው የላኩት?
አሁን አሁን እሺ መልስ ስናገኝ እዛው ላይ እናሳውቆታለን።
እሺ።